ሰላም ጤና ይስጥልን። በሽት ባይት ቤቲ ነው የምንረዳው።
ቤቱ ሰላም ነው ሰላም
አለን። አዎ ሌላ አልቆረኝ ማለት እና ኤምፔሳ ላይ ገንዘብ ልኬ አልደረሰም። ቻፓ ላይ
ከኤምፔሳ ወደ ቤስት ቤት ነው የላከው።
አዎ እሺ፣ ስለዚህ የ- እሱን ተቀናሽ የሆነበትን መሴጅ ከኤምፔሳ ላክልን ማለት ነው።
ከኤምፔሳ ነ- ቁጥ- ስልክ ቁጥርህ ጋር
ምን የእናንተ ነው?
ሄሎ።
አቤት አቤት።
መዲህ በ- ከዚህ ጋር ነው የሚሆነው።
በቴሌግራም በቴሌግራም ልኬዋለሁ።
ማን ልበለው የቴሌግራም ስምህን?
ቲቺዳ ዱኛ ይላል።
ማ
ቲቺዳር ቲቺዳር ዱኛ
እስቲ እንትን በለኝ፣ hi በለኝ፣ hi በለኝ ከላይ እንዳገኘው።
አሁንም እኮ እያወራሁት ነው። በ chat መልስ ሲጠፋ ነው እንትን ያልኩት።
አዎ ያው ብዙ እንትን ስላለ ለዛ ነው። እሺ ችግር የለውም። hi በለኝ ከላይ አ- ስለማገኘው እልክልሃለሁ።
እሺ አይ እሺ መጣ